ሙሉ እሚ
ወይ
ሶስት ሺ አምስት መቶ ብር ነው ፕሌቱ የተሸጠው።
okay
ከዛ አምስት እ?
እሺ
ሶስት ሺ አምስት መቶ ብር ነው እ፣ የተሸጠው አ- አስ- አምስት መቶ ብር አትርፈን ነው
እሺ። ስለዚህ ሶስት የፕሌት ነው ሶስት ሺ ምናምኑ ብር የፕሌቱ ነው። ከዛ አ ከዛ ሁለት ሺ ብር የእጅ ነበረ። ከእጁ ላይ ደግሞ እሱ ከሁለት ሺ ብሩ ላይ ስልሳ percent ሲወስድ ለእሱ ሺ ሁለት አስቀርቶ ለእኛ ስምንት መቶ ብር ማስገባት ነበረበት።
አ ከዛ ግን ፍሬ ላይ ከዚህ በፊት ሰባት መቶ ብር ስላለው መቶ ብሩን ብቻ አስገባ አጣጣው ማለት ነው።
okay ፍሬ ጋር ነው ያለው ብሩ።
አዎ ስም- ሰባት መቶ ብር ፍሬ ላይ ከዚህ በፊት ስላለበት ማለት ያልተሰጠው ብር አለ ማለት ነው።
አንዴ ቆይ ስልክ እደውልልሻለሁ አንዴ እሺ ሌላ